ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ሰላም ነኝ። እባክዎ ምን ልርዳዎ?
አሁን እንትን ላክልኝ ብለሽ ነበረ
እሺ፣ ልክ ያለኝ በሌላ ስልክ ነው የላኩት።
deposit text ነው አባቴ።
አዎ
እሺ፣ መቶ ብር።
የ deposit- አዎ የመቶ ብሩ እሺ፣ ማን ነበር username ህ? የቴሌግራም ስምህ?
ከተማ የ- በ- የላኩበት አዎ፣ ቴሌግራም ላይ ቴዲ።
ስ- ቴዲ ነው ብሎ የሚወጣው አዎ፣
ቴዲ ብቻ ነው የሚለው ቴዎድሮስ
አባቴ። እዛ ላይ የሚለውን ንገረኛ።
ቴዎድሮስ መንግስቴ